ሄሎ ሄሎ አቤት ስልጣነሱን ትናንትና እንዴት ነሽ?
እግዚአብሔር ይመስገን
የሆነ ደቡብ አስራ አምስት ሺህ ፋይቭ መኪና ለቃችሁ ነበርና አዎ አዎ አለ አለ አዎ እና ኦሮ ሰባ ሁለት አሉ ሁለቱም አሉ ሁለቱም አሉ አዎ ታንተማ አንድ ነጥብ ሰባት ነው ፕራይሳቸው አዎ ፓስተር አደባባይ ፊት ለፊት በቃ መጣልሽ እሺ እሺ አባ ማን በትንሽ ዱባይ ሄሎ ዱባይ ስትሄድ ወደ ሻንት ኢንዱስትሪያል ኤሪያ ነው።
Okay. Sharjah North.